ክትውጋድ ባብክ ንድፍ ቤትም ክትጉዳድ ርካብክ ግርፍታው ይኒስ ማዝንለት ፍቅር ልክ የእንዲያነክ ጊዜ አለም የእንዲያነክ ሽግዬ እንዲያነክ ጊዜ እንዲያነክ ድንቅራም ሳይጣል ሳይኖር መትተኛው ሰው ምን ሲነካው ነው በቀን የምትኛው የለከፈኝ መውደድ ቀን ያሳረፈ ቤት ያስለቅሰኛል እንደተግሬፍ አለምዬ እንዴት ነህ አለምዬ እንዴት ነህ ድዬ እንዴት ነህ ሽግዬ እንዴት ነህ ዛሬ ባልመጣበት ወዳጅነት እስኪ ልጠይቅ የክትነት እኔን የሚያመመይነት አይቶ ቢለኝ ወንድም አልለውም የማጠፍ ተየደነክኛል ድየደነ ሽድየደነ ክዴነ እቤደነ ክዴነ ፍቅር ዳዊት ይዞ ወደኔው ሲያዘግም ሁሉ ያወኩት እንደሚደጋግም ገላው እንደ ዋርካ የተዘረፈፈው መውደዱ እንደ ልክፍት የሚያስለፈልፍ አብያ እንዲያነክ አለምያ እንዲያነክ ሽግዬ እንዲያነክ ድዬ ድምፁን ለስለስ አርጎን እያስረቀረቀ በመልካም ጨዋታ ቀልብን ያልሰረቀ ልቡ ለሰው ገላ የማይደነግጠው ፊቱን በፈገግታ ፍቅሩን የማይገልጽ ወግ ማያነሳ ነገር ማይጠቅስ ነገስ ምን ወዳጅ ነው ዛሬ ማይቀሰቅስ አብዬ እንዲያነክ ኢሊን አለምዬ እንዲያነክ ሽግዬ እንዲያነክ ኢሊን አለምዬ እንዲያነክ ኢሊን አይ
ነው